ሄሎ ጤና ይስጥልን።
አብሮ ይስጥልን።
ጤና ይስጥልን። እንደምናያችን ከቢጃ አብሮ ይስጥልን። አቤት።
መካከል ለምን ደውለው?
ከየት?
ዶሮ ማነቂያ ስጋ ቤት ነው።
እሺ ሄሎ የቢጃ የመለያ ቁጥር የያዘ አጭር የጽሁፍ መልእክት በስልክ ልከውልዎታል?
የቢጃይ
አ የቢጃ የመለያ ላከልኝ ነገር ቁጥር አላ የያዘ- እ
እሺ እንንገረው ተያያዙ
የምንድን ነበረ?
የቢጃይ መለያ ቁጥሮችን እሺ
አርባ ዘጠኝ ሀያ ስምንት እም
አርባ አስራ ስድስት
አውቀ ላይ የቢጃይ ምንድን ነው?
ይሄ የቢጃይ መለያ ቁጥሮ ነው።
እም ከቢጃይ ጋር ማንኛውንም አይነት ቅሬታ ሲኖረዎት በሰማንያ ስድስት ሰባ ሰባት ደውለው የቢጃይ መለያ ቁጥር ሲባሉ አሁን የነገርነዎትን ቁጥር ጠሯቸው።
እሺ እሺ መልካም ምሽት ደንበኛ።
ዶሎ-